ሄሎ ሄሎ
አቤት ሰላም ጤና ይስጥልኝ እንዴት ዋልሽ?
እግዚአብሔር ይመስገን። እንዴት ነው?
እግዚአብሔር ይመስገን አለን። ማስታወቂያዎች ላይ አይቼው ነበረ የ software developer or application developerኦች እንደምትፈልጉ እና ለዛ ነበር የደወልኩት። ሄሎ
አቤት ምን አሉኝ? ይቅርታ ይቅርታ፣ የ software developer ወይም application developerኦችን ሄሎ እንደምትፈልጉ። ሄሎ
ሄሎ አይሰማም?
ሄሎ አይሰማ ሄሎ ሄሎ ሄሎ
እሺ እሺ ቀጥሉ።
እሺ እ እና የአሁን መጨረሻ ላይ የተለቀቀ ቪዲዮአችሁ ላይ ሄሎ
እሺ አይሰማም፣ መልሰው ይቅርታ።
ይደውሉልኛል። ይቅር-
እ ላይናችሁ ማግኘት አልቻልኩም። ለዛ ነው። ሄሎ